ጤና ይስጥልኝ። አሪፍ ነኝ። ረዴት ነው በኩል ለዶ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
እንትን ነበረ የ transaction ስህተት ተፈጥሮ እሺ እና እንትን screenshot አድርጌ ቴሌግራም ላይ ልኬላችሁ ነበር። screenshot አድርግላችሁ ማለት ነው።
እሺ ማን በሚባል ስም ይላኩልን?
እስጢፋኖስ መጣ ነው
እሺ ደንበኛችን ለባለሙያው አስተላልፈን ነበረ። ተስተካክሎለታል ደንበኛችን።
ስለዚህ አሁን ገብቼ ባይ አለ ገብተህ ተልኮልህ አዎ የቤቲንጉን ሳይት ባላንሱን ቼክ ያደርጉ።
እሺ ቢቲንግ ዋለ ቢቲንግ ላይ ማለት ነው።
አዎ ደንበኛችን።
እሺ እሺ ሆምስ ሌላ የምረዱት ነገር አለ?
ሌላ የለም። እንፈልግ እንደው
እሺ ስለደወሉ እናመሰግናለን። ስለ አገልግሎት አስተዋወቅ ካሉ ከሚሰሙት ድምጽ ዋለ ያሰምቱልኝ። መልካም ምሽት እንሎት።
እሺ አመሰግናለሁ።